ልዘልቅበት ባሰብኩት ቁጥር እንዳዲስ ደግሜ ደግሜ ሳሰላስለው ሚለኝ ደስ የምደነቅበት ባሰብኩት ቁጥር እንዳዲስ ደግሜ ደግሜ ሳሰላስለው ሚለኝ ደስ
መጠራቴን ሳስብ መመረቴን ሳስብ ኦ መዳኔን ሳስብ ኢየሱስን ሳስብ ልቤን ከሚሞላው ደስታ ያፈልቃል አንደበቴ እልልታ አምላክ መድኃኒት ሆነልኝ
ማምለክ የሚገባኝ እኔ ነኝ
ልቤን ከሚሞላው ደስታ ያፈልቃል አንደበቴ እልልታ አምላክ መድኃኒት ሆነልኝ
ማምለክ የሚገባኝ እኔ ነኝ
ስምን ሳከብር ኢየሱስን ከፍ ከፍ ሳደርገው ይስበኛል ወደ ራሱ ወደ ክብሩ ጠጋለሁ ከማውቀው በልጦ ዳግም ሲበራ በልቤ እውነት እጨምራለሁ ሌላ ምስጋና እያነሰብኝ የሰጠውት ፈልጌ ያላጣምህ ያረገልኝ ብዙ ማመሰግንበት ፈልጌ ያላጣምህ የሆነልኝ ብዙ ክበር የምልበት ግን በከፍታም በዝግታም በማልፍበት ነገር ሁሉ ውስጥ መዳኔ መዳኔ ሁልጊዜ ማመሰግንበት መዳኔ መዳኔ ሁልጊዜ ክበር የምልበት በአሁን ኑሮዬ እንዳምን ጌታን ችሎታ ጉልበት ከበቂ በላይ ይመሰክራል እጅግ ድንቅ ሆኖ የኔ መጠራት የኃጢአት ዳን ከፎ ከላይ ልጅ ደግሞ ወራሽ ካደረገኝ የዛሬ ሁኔታ በጣም ቀላል ነው የሰማዩንም ነኝ አመንኩኝ ገና ሰማይንም ወርሳለው ብዬ ያመንኩኝ የዛሬው ማዕበል እንዴት ደስታዬን ይውሰድብኝ ገና እያመንኩት እንደሰራልኝ ቤት በሰማይ እንዴት በሁኔታ እምነቴ ላጣ በጌታ ላይ ዝማኝ ዝንበል ቢሉኝ ሁሌ ደስ እያለኝ በጌታ ዘወትር ይሰማል በቤቴ ለአምላኬ ዝማሬና ሌታ እላለሁኝ በዚህ ደስታዬ ለዘላለም አልታወክም ለቅድስናው መታሰቢያ ምስጋናዬን አላሳንስም ዝማሬንም ዝንበል ቢሉኝ ሁሌ ደስ እያለኝ በጌታ ዘወትር ይሰማል በቤቴ ለአምላኬ ዝማሬና ሌታ እላለሁኝ በዚህ ደስታዬ ለዘላለም አልታወክም ለቅድስናው መታሰቢያ ምስጋናዬን አላሳንስም ለቅድስናው መታሰቢያ